ሄሎ
ሄሎ ሄሎ
እንዴት ዋልሽ እናት? እንትን ነበረ የእናንተ ስራ አስኪያጁ
እሺ
እንትን ቤት አንድ ለካፌ ብሎ ለሰራተኛ ብሎ አሁን አጋጣሚ ስልኩ ጠፋብኝ። እንትን ስልኩን ትታፍረኛለህ?
already ደውሎልህ ከሆነ እ፣ ስልኩን እ፣ አታውቀውም አንተ አ ስልክ አጋጣሚ ልቀፎ ቀየር እንትን አልኩና ጠፋብኝ። ብዙ የተደወለ ስለነበረ እንትን በዛብኝና ማወቅ አልቻልኩም okay ጉዳዩ ምን ነበር ምናልባት
እ?
ምን ነበረ ጉዳዩ
ያ እንትን ነበር የሆነ ቤት ለመከራየት ፈልገው እሺ
እዚህ ሎሚያን ከፍ ብሎ እህ፣
ለሱ ነበር።
እሺ መልሼ አሳውቅሃለሁ
እሺ በምን ታገኛለህ? ስልኩ ቁጥሩን የደወልኩበትን።
አዎ።
እሺ እሺ እሺ እሺ ስለደወል እናመሰግናለን